Hello. ሄሎ
ሄሎ ሄሎ ሄሎ ሰላም ሄሎ ሄሎ እንዴት ነሽ?
ይሰማኛል። እንዴት ነህ?
ሰላም ነው አለን እግዚአብሔር ይመስገን።
አለን አለን ይመስገን። እንትን ፈልጌ ነበረ አ- አርባ ሁለት ሀያ ሰባት ማን ነው ሁለት ሀያ ሰባት
ምንድን ነው?
እ፣ እንትን እ፣ cash register አስገብተን ነበረ World Trade ሆቴል በሚል እሺ አ- ሁለት አልተደወለላችሁ ወስደን አንድ ቀደ አስገብተን ነበረ በቀደም እንዴ? ሁለቱም እ፣ የሆነች ልጅ ደውላልኝ ነበር እሺ እኮ ነግሬያታለሁ እኮ TDV አራት ሀያ ስድስት እና TDV አራት ሀያ አምስት አልቋል ተብላለች እኮ okay እሱን ወስደን አስገብተናል የዛኑ ቀን አንድ ደግሞ ቀሪ ነበረ አሀ ሶስት ማሽን ነበር የነበራችሁ አዎ አዎ
እኮ ሁለቱን እኮ ሀያ ሰባት አልቋል ብዬ ነግሬያታለሁ።
ልክ ነሽ። እሱንም እሱን ወስደናል። አሁን አንድ ነው የቀረ- አንድ ደግሞ ይቀራል።
የገባለ አንድ በቃ check ሀያ አድርጌ ሰባት ላሳውቅ።
የሚል ሀያ እሺ ሰባት እ?
ላሳውቅ። አዎ፣ በዚህ መልካም። እሺ እሺ፣ እኔ እሺ፣ ቆንጆ እሺ።
thank you። እሺ እሺ